ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው
ቅድም ደውዬ ነበርና ትራንዛክሽን ቴሌግራም ላይ አታሰርክ ብሎኝ ነበር አድርጌያለሁ።
ከዋል ቴሌግራም ላይ ቴሌግራም ላይ ትራንዛክሽኑን አታች አድርጌያለሁ። ያልገባ ነው ወደ እኔ አካውንት በዚህ ማለት ስልክ ነው አዎ
ይልማ
አዎ
የትኛው ነው
ምን አልሽኝ?
የትኛው ነው ሰባት ሺ አንድ መቶ ነው አዎ እና አንድ መቶም አለው ከጎን
እሺ ስልኮትን ይንገሩ ቴሌ ቴሌ ምንድን ሁሉ ስፖርት የሚጠቀምበት ዜሮ ዘጠኝ ስልሳ ስድስት አሁን የደወሉበት ነው አዎ ራሱ ነው ስልሳ ሰባት ሰባ ሰባ ሰባት ሀምሳ ሰባት አምስት ሀምሳ አምስት አዎ ተላልፎሎታል መልስ ስናገኝ እናሳውቆታለን
እሺ